ሄሎ ሄሎ አቤት።
ሰላም ከ ChipChip ነበር ምደውለው።
እሺ ይቅርታ ሎሚ order እያደረጉ ነበር አይደለ?
አድርገው አል- አ- ያላረገ ሰው ነበር ከመሀላችን እና እያደረጉ ነው መሰለኝ። እኔ እንጃ።
አዎ፣ አንድ ሰው አንድ ሰው ይጨምሩበት fail እንዳያደርግቦት።
አዎ ል- አቮካዶ እና ሽንኩርቱ ገባልኝ።
ቆይ እስኪ check ላርግሎት አንዴ።
ሶስቱ ነበረ hold ላይ የነበረው አራት ሰው አዞ አንድ ሰው ይጎል አዎ ሎሚው ብቻ ነው ያለው የ- የጎደለበት።
ስ- ሎሚ ብቻ ነው የቀረው።
አንድ ሰው አዎ አንድ ሰው ይጨምሩበት።
ሎሚ ላይ ሽንኩርቱ አዎ።
ሞልቶልኝ።
አዎ ሞልቷል እሱ።
እሺ እሺ፣ አሁን አስተካክላለሁ።
እሺ እሺ፣ መልካም ቀን።
thank you